ሄሎ ሰላም ጤና ይስጥልን ችብችብ ጤና ይስጥልን።
አብሮ ይስጥልን።
እኛ አዘዘን ነበር አልመጣልንም።
እሺ መች ነበር የታዘዘው?
መቼ አርብ።
እሺ ከዚህ በፊት አሳውቀው ነበር?
አይ እ እ አላሳወቅንም።
እሺ ስልክ ቁጥር ይንገሩኝ አንዴ።
ዜሮ ዘጠኝ አርባ ሰባት አርባ ሰባት ሰላሳ ዘጠኝ እሺ ዘጠና አራት ሰማንያ ሰባት ዘጠና አራት ሰማንያ ሰባት
እሺ ሎሚ ብቻ ነበር ያልመጣሉት?
አዎ ሎሚ ነው። አ- ከዛ ወዲህ ያዘዝናቸው ራሱ እየመጡ ናቸው፣ ግን ይሄ አልመጣልንም።
አዎ ስለ እንትን ስላላሳወቁን ነው። አዎ ይቅርታ። ይሄን ነገ መረከብ ይችላሉ?
ነገ ለነገ ላስገባሉት።
እስኪ ቆይ ለነገ እስኪ ጠዋት መሆኑን አላ እሺ ይሁን፣ እሺ ችግር የለውም።
በቃ ለነገ አስገባሉታለሁ። ነገ ይመጣል ነው።
እሺ፣ እሺ።
እሺ መልካም ቀን። እናመሰግናለን።
እሺ ታንኪዩ። እሺ